አልሰማሁሽም የምትል አፈጉራዊ ነው።
ማዘዬ እንዴት ነሽ?
አለ ወይኔ ደህና ነሽ?
ክብር ይስፋ እስቲ toner የጠየቅንበትን eGP ን ታገኘዋለሽ? ሀይሜ ሳርግን እ? እ?
የተጠየ eGP የተጠየቀበትን toner
እስቲ ልይ print አድርጉልን ይሉኛል። እኔ እኮ ይህን eGP ብታሳይኝ ጥሩ ነበር። ላስ እያስቸገርኩሽ አንቺ።
eGP eG ይሄ እኮ print print የለውም።
እ?
ይሄ print አለው እንዴ?
እኔ ምን አውቃለሁ? print አድርጉልኝ ትላለች ጊዜ ምንም ስለማላቀው ምንም መልስ እሷ ደግሞ መስጠት አቅ- የምትለው እ?
እኔ print ይሄ print አላውቅም። የዚህም print ማ እንዴት እንደሆነ አላውቅም ቢያት።
እሺ።
ምክንያቱም eGP እኔ print አድርጌ አላውቅም። print ይደረጋል እንዴ?
እኔ ምንም አላውቅም፣ አላወቅኩኝም። አይገርምሽም?
print እስ- ይደረጋል እስቲ አለች።
እዩ እሷ?
እዩ እስቲ አንቺ አይ እዩና መልስ ልስጣት።
ቆይ እሺ፣ እሺ።
system ኡ ላይ ልግባ እንጂ እሺ፣ ይሄ print እሺ።
የለም።
የሚሆን አይመስልሽ ማለት እኔ ደግሞ ምንሆንም ስለማ ወይኔ ይህች ሽሮ እንዴት እንደምታምር የቷ ቲክቶክ ሽሮ?
ላይ እያየዋት ሳይዘሻል እንዴት ወይ ነው?
እንዴት እንደም አዎ እንዴት እንደምትንተከተክ ብታያት እስቲ ዝም በይ።
ወይኔ በስማ ወይ ለእንጀራው ላይ ደፎት እኔ ምን ውይ።
ምራቄን አሰርሽ ትሄጃለሽ?
የት
የበኋላ ፕሮግራም እ?
የበኋላ የእውቅና ፕሮግራም ላይ ደፋር ለምን እንደምደፈረው እኔ
ኦሆ ተጠራሽ አንቺ ጉሽ ወይ ኧረ ዝም በይ እንዴት ሆኖ እኔ የምጠራው በምን ይሰ- እኔ እንጃ እኔም በምን እኔም ሂሳቡን ስላላወቅኩ ነው እሺ።
calculation ኡን ስላላወቅኩ ጠይቅ ማለት እሷ ይሄ እሷ ለምን ሄደች ብዬ እኔ ሳልሄድ እሷ ለምን ሄደች እንድል ማለት ነው ጠየቅኩሽ
ልንገርሽ ወይንዬ እ?
system ኡ ከሰራላት እዛው ራሷ print ታርግ not secure ይላል system አይሰራም system አይሰራም system አይሰራም ከሰራልሽ እዛው print እነሱ ያውቁት የለ እንዴ እዛው print አትለውም ራሷ በቃ እሺ እንደሱ እሺ ያለ እሺ እሺ